ሌላ
ሌላ አቤት አቄቴ ሊሆነ ለሙከራ ነው ተማን ሻሸመኔ ነው እንዴ አዎ ሻሸመኔ ሳይንስ እና ቴክኖሎጂ ሴንስ እና ቴክኖሎጂ አዎ። አይ ለሙከራ ነው ምንድን ነው ችግራችሁ ማለት ይጠራል ከዚህ ስንደውል ማለት ነው አዎ ግን እዛ ስልክ ላይ እንትን አይልም አይጠ- እንትን አያስተጋባ ይኸው እኔ ደወልኩኝ እኮ በሞባይሌ ነው የደወልኩት እሷም ደውላ ነበር ቆይ ልጥራት መስኪ መስኪ ቆይ እንደ ይቅርታ እሺ ችግር የለም
የትኛው ላይ ያነሳሽ? ያንቺ ላይ Hello፣ Hello ጤና ይስጥልኝ አብሮ ይስጥልን።
ሰላም ነሽ እንዴት ነሽ እግዚአብሔር ይመስገን።
እሺ ለሙከራ ከሞባይሌ ነበር የደወልኩኝ እሺ ይኸው ተነሳልኝ ምንድን ነው ችግሩ እሺ፣ እስካሁን ከተሰራ ሊያው እንጂ እስካሁን እሺ።
እንትን አላለም ነበረ።
እሺ መልሼ እደውልልሻለሁ እሺ መልካም እሺ፣ ልደውል ወደ አንተ
አይደል እኔ ነኝ እንጂ የምደውልልሽ